Hello?
Hello?
So the Hello?
how no? Hello?
Hello, hello.
Yaw no?
Hello, hello, Mr. Cook.
Ah?
I'm not sure.
አዎ ውይ አወኩሽ እንዴት ነሽ አላነሳልሽኝ እኮ በአንቺ ስልክ ብደውል ብደውል።
ወይኔ ቻርጅ ላይ ነው እዛ አስማ አጠገብ ነበር አሁን ነው የመጣሁት አዎ፣ ስንት ጊዜ ደወልኩ። እንትን አልኩሽ ከቀብሪ ዳህር የሚወጣ አለ ይወጣል እንዴ ማክሰኞ ዕለት?
አዎ ይወጣል ሁሌም አለ እኮ
አዎ፣ ስንት ሰዓት ላይ? እሺ፣ ከአስራ ሁለት ሰዓት ጀምሮ
ከአስራ ሁለት ሰዓት ጀምሮ አለ።
አዎ
okay፣ እሺ። አዎ፣ ከማክሰኞ ዕለት ፈልገን ነበር። ከቀብሪ ዳህር የምትመጣ ልጅ አለችና እሺ
እሷ ትኬት ልትቆርጥ ነበር።
ለአንድ ሰው
አዎ፣ አንድ ሰው።
ዛሬ እኮ ገና እሁድ ነዋ
አዎ፣
አሁን እንትን አይሉም ለማክሰኞ ዛሬ አይቆርጡም ቴለሮቹ በቀን በቀን ስለሚቀያየሩ ማለት ነው ነገ እሺ፣ ደውዪና እሺ።
ሰውሽኛ ቆርጥላታለሁ ነገ ስንት ሰዓት? እሺ፣ ነገ ልደውልሽ።
አ ነገ ደውዪልኝ ነገ ለነገ ብለሽ ትነግሪኝና እቆርጥላታለሁ
እሺ፣ በጠዋት አስራ ሁለት ሰዓት ላይ ነው የሚወጣው።
አስራ ሁለት ተኩል አለ ሁለት ሰዓት ተኩል አለ አምስት ሰዓት ተኩል አለ ስምንት ሰዓት ተኩል አለ አራት Okay።
መኪና ነው የሚወጣው
አራት እሺ። እንትን አልኩሽ ስንት ነው ቲኬቱ?
ትኬቱ በኢሳህል አራት መቶ ብር ነው ያው በኢብር ያላትን ወደ ኢሳህል ትላክና ቀይራ ጎዴ እ፣ በኢብር ካላት አምስት መቶ ብር ነው የሚሆንባት እንደዛ ከሚሆን ወደ ኢሳህል ትቀይርና አራት መቶ ብር
ከቀብሪ ዳህር ወደዚህ አራት መቶ ብር አረ አይደለም ከዚህ ድሬዳዋ እኮ ነው የምልሽ
No የቀብሪ ዳህር እኮ ነው እያልኩሽ ያለሁት።
አ፣ ቀብሪ ዳህር አልጀመርንም እኮ
Okay ቀብሪ ዳህር የለም።
ቀብሪ በያህ ነው ያለው
Okay ቀብሪ በያህ አ አዎ፣ አይ ልጅቷ ቀብሪ ዳህር ነች እና ከቀብሪ ዳህር ነበር የፈለግኩት። ጎዴ የለም፣ የለም።
የለም ደጋህ ቡርና ቀብሪ በያህ ነው ያለው
አሀ okay እሺ፣ በቃ እንደዛ ከሆነ
አይ
አየሽ።
በቃ ቻው እሺ።